Hello ሶል Hello ሶል ወይ ወይ እንዴት ነህ?
አለን ይመስገን።
አለን። የሜላት ጥቅል ጎመን ነበር አይደለ? ኮልፌ
እሺ
አወካት ሜላትን?
አላወኳትም።
አዎ ደውለውልን ነበር እና አጠቃላይ አስር ነበር የታዘዘው የ group ኡ
እሺ
እና የደረሳቸው ግን ሰባት ነው። ሰባት piece ማለት ነው።
ሰባት piece እም። እስኪ ስልኳን ልንገርህ፣ check ታደርጋለህ እዛው ላይ እሺ እሺ፣ ይመችሃል?
በጣም ንገ- ንገሪ፣ ችግር የለም።
እሺ 0910
አንዴ ዜሮ ዘጠኝ አስር 47
አርባ ሰባት 61 89
ሜላት አ
White cabbage አስር
አዎ አስር ነው ያዘዙት።
የትላንት ነው።
ትላንት ነው የደረሳቸው።
እስቲ እሺ check አደርገዋለሁ። እሺ ቆይ።
አዎ አሁን እየጠበቁኝ ነበረ።
እሺ እሺ check አድርጌ እነግርሻለሁ። አሳውቅሽ።
እሺ እሺ ተውልኝ።
እሺ